ለእኔ ስትልኝ ስፖርት ባኮ የምንረዳት እማ ልክ የላችሁ ነበር። አንድ ሰዓት ከምናምን ሆኖ ማለት በልስሞትን
ቡራ የሚል ብዙ ሰው እያስተናገድን ነው አሉ። አንድ ሰዓት ከምናምን ሆነው ዊዝድሮ ብዬ እንትና ፓስወርድ ላኩላችሁ እንትኑ እሺ እሺ፣ ቡራ አንዴ ትንሽ ጠብቁን፣ እንታገሱንና ስንት ሰዓት ሙሉማ ለሺህ ሰባት መቶ ብር ስንት ሰዓት ሙሉ አረብ ቤቲንግ ጉራ ወረፋ እኮ ተሰደበ።
በጣም እናት ስላለ ነው።
የምን ወረፋማ ብር ለማስገባት የሁሉ ሰዓት አዎ ልክ እንዳንተ ብዙ ሰው የሚያስገባል። ለዛ ነው።
የእኔ እኮ ለማስወጣት withdraw ላይ በቃ እንዲህ ነው አይ ለማስገባት ብቻ ነው?
ሁለቱም ማስገባትም ማስወጣትም አንድ ሰው ስለሆነ የሚሰራው።
ቆይ በቃ ለዛ ነው።
ሲስተሙ አሁን እንደ በዚህ ነው የሚቀጥለው።
አይ አይደለም፣ ይስተካከላል።
ኧረ እሺማ መቃሚያ እንደ ቶሎ በይ እንጂ ምን ሆነሽ ነው እናቴ? ሰዓቱ አለፈብን፣ የጫት ሰዓት